ጤና ይስጥልኝ ጉዳይ ራሔል እባላለሁ። እባክዎ ምን ልርዳዎ?
ራሔል ስራ ለመቀጠር ፈልጌ ነበረ።
እሺ እባክዎትን ሙሉ ስምዎትን ይንገሩኝ?
ካሰች አምደ መስቀል።
ይቅርታ?
ካሰች እሺ አምደ መስቀል
እሺ እድሜዎት ስንት ነው?
እድሜ ሰላሳ
እሺ የመኖሪያ አድራሻዎት?
አዲስ አበባ ይቅርታ ትንሽ ድምፅዎ ይቆራረጣል አልተሰማኝም። ምን አሉኝ?
አዲስ አበባ
አዲስ አበባ ሆኖ ልዩ ቦታው ልዩ ቦታ ልደታ ልደታ
እሺ በምን አይነት የሙያ ዘርፍ ነው እኛ ስራ እንድንሰጥዎት የሚፈልጉት?
በሼፍ ረዳት በሼፍ ከዛ ውጪ
ከዛ ውጪ ከዛ ደግሞ ውጪ- እም፣
ከዛ ውጪ መስራት የሚችሉት የሙያ ዘርፍ አለ?
እም፣ ባርማን
እሺ
ጥሩ ቦታ ከሆነ ጽዳትም ላይ መስራት እችላለሁ።
እሺ
እሺ።
መልካም እሺ ስለ ድርጅታችን እ፣ መረጃ ከየት ነበር ያገኙት?
እ፣ ከዚህ በፊት አስቀጥሮኝ ያውቃል፣ ግን አሁን ከእንትን ኦንላይን ላይ ነው ያወረድኩት።
እ፣ በሌላ ስልክ መልሼ ልደውልልዎት ወይ ብዙም ጥርት እያለልኝ አይደለም እና በሌላ እ።
ስልክ ልደውልልዎትና ትንሽ የቀረኝ መረጃ አለ ልጠይቅዎት።
እሺ
እሺ መልካም ቀን።
እሺ